ልቤን ተደላደለ ጎኔም ደላው መሰለኝ አንቺን ስለ መውደዴ አገር ሰምቶ ፉት ቢለኝ ከወደድኩሽ ወዲያ እንዴት ነው ይጠፋ ሰሜኔ ልቤም ተደላደለ ጎኔም ደላው መሰለኝ አንቺን ስለ መውደዴ አገር ሰምቶ ፉት ቢለኝ ከወደድኩሽ ወዲያ እንዴት ነው ቢጠፋም ስሜዳ በዚች ዓለም ስኖር ሰው ነበር ሀቤ ምኞት የተሳካ ባንቺ አረፈ ልቤ ወሬ ቢኳስ በቀን በሌሊት ጨረቃ አንቺ አለሽ ለኔ ስም አልፈራም በቃ ካበጀሽ ፈጣሪ ከኔ ወስዶ ለኔ እንዴት እኖራለሁ ያለ ግራ ጎኔ ሔዋን እንደ ዋዛ ፍሬዋን በልተሽ በእኔና በምድር ሞት እንዳመጣሽ ለባከነው ልቤ እራቶ ልብሽ መጽናኛ ሆኖኛል ክሶኛ ፍቅሽ ፍቅራችን ይወሰን ይሆን አቻላቻ እኔም አንቺን ብዬ አንቺ ምኔን ብቻ ተረታና ልቤ ለፍቅር ተገዛ በሆዴ ቤት ሰራች ሔዋን ለዋሳ Hey, hey, what the what's up? Hey, hey, what the what's up? The what's up? Hey, hey, what the what's up? The what's up? Hey, hey, what the what's up? The what's up? Hey, hey. ልቤም ተደላደለ ጎኔም ደላ መሰለ አንቺን ስለ መውደዴ አገር ሰምቶ ፉት ቢለኝ ከወደድኩሽ ወዲያ ምንድነው ይጥፋም ስሜ ልቤም ተደላደለ ጎኔም ደላ መሰለ አንቺን ስለ መውደዴ አገር ሰምቶ ፉት ቢለኝ ከወደድኩሽ ወዲያ ምንድነው ይጠፋም ስሜደ ሲባክን አንጀቴ የሐሳብ ስንቅ ይዞ አበቃልኝ ዛሬ የብቻዬ ጉዞ ልቤ ባንቺ ረግቶ ከተደላደለ ስሜ ቢዞር ባገር ቢጠፋስ ምን አለ ካበጀሽ ፈጣሪ ከኔ ወስዶ ለኔ እንዴት እኖራለሁ ያለ ግራ ጎኔ ሔዋን ደዋሳ ፍሬዋን በልተሽ በእኔና በምድር ሞት እንዳመጣሽ ለባክነው ልቤ እራብቶ ልብሽ መጽናኛ ሆኖኛል ክሶኛ ፍቅርሽ ፍቅራችን ይወሰን ይሆናል ቻላቻ እኔም አንቺ ብዬ አንቺ ምኔን ብቻ ተረታና ልቤ በፍቅር ተገዛች በሆዴ ቤት ሰራች ሔዋን እንደዋዛ